ጤና ይስጥልኝ ሁሉ ስፖርት ነው ምን ላድርገው።
ሰላም ነው።
እግዚአብሔር ይመስገን።
ቅድም ደውዬ ነበረ የሆነ እንትን ቆርጦብኝ ብዬ ህዝቡ ታረ እሺ transaction history ገብተህ ላክልን ብለሽ ነበረ። screenshot አድርጌ ግን አይከፍትም transaction history
በባንክ transaction ይቀይሩትና ይክፈቱት። ይከፍታል።
እ? እ?
branch የሚለውን በባንክ ይቀይሩትና ይክፈቱት፣ ይሞክ- ይሞክሩት። ከዛ ይከፍታል።
ባንክ ትራንዛክሽን በሚለው ነው የሚከፍተው።
አዎ
ኦኬ። ኧረ እሺ እሺ።